አደርሳለሁ።
ሄሎ
ሄሎ ሄሎ አቤት
ሄሎ፣ ሄሎ አቤት አቤት
ሰላም ከችፕችፕ ነበር ምደውልሎት።
እ ከየት ከችፕችፕ ነው ምደውልሎት። የፍቅር ስልክ ነው?
ፍቅረ ማርያም አዎ እ ምን ነበረማ
ከችፕችፕ ነው የደወልኩትኝ።
እሺ እስኪ እስካሁን ችፕችፕ ላይ ሲጠቀሙ እ ያለውትን አስተያየት እንዲነግሩን ነበር፣ ቢስተካከል የሚሉት ነገር ካለ እና ምን ያህል ደስተኛ ኖት እስካሁን በወሰዱት product?
አዎ ብዙ እንኳን ብዙ አለ ገና ጀማሪ ነን።
እህም።
ያው እ በዚህ እንትን መቅረቡ አሪፍ ነው፣ ጥሩ ነው፣ መበረታታት አለበት። ተረፈ ግን ያው okay።
በቀጣይነት ደምኝናቸው ሲጠናከር የበለጠ ያለውንም እም፣ እንግዲህ ብዙ ጉድለትም ሆነ ብዙ እንትኑን ብዙ አላየንም፣ እህም።
ግን እ ጥሩ ነገር ነው። አ፣ ጅማሮ በጣም አሪፍ ነው።
okay። ስለዚህ እ በዚሁ ይቀጥል ነው የሚሉን።
አዎ አዎ አዎ አዎ።
እሺ፣ እሺ ለመጠየቅ ነው። እናመሰግናለን። መልካም ቀን።
እሺ፣ አይ ጥሩ ነው። እሺ እማ።
እሺ።